hello hello
ኬት ለማየት ነበረ።
እሺ ካሸርኩ ዶን ንገረኝ።
ዜሮ አምስት ዜሮ አምስት
ሰማንያ አራት ሰማንያ አራት
አርባ ስምንት
አርባ ስምንት ጨረስክ?
መጀመሪያ ላይ እኮ አስራ አንድ ብዬሻለሁ።
አስራ አንድ ነው መጀመሪያው።
ዜሮ አምስት
loss ነው። እሺ አንድ ጨዋታ ወጥቶብሃል። odd ደግሞ ከሀያ በታች ስለሆነ ቦነስ ተመላሽ አይኖረውም። እሺ የትኛው ነው?
እ ሶስት ጨዋታ የመደብክበት
የትኛው ነው የጣለኝ ነው?
እ ታርሞላል። ሌንስ የሚለው ሌንስ የሌንስ ጨዋታ ነው። check አድርገው። መልካም ቀን።